እንዴት ነው የምንረዳው?
ኤስቤስ ብር ልኬ አልገባልኝም ነበር። screenshot ላይ አድርጌ ለሱ
ስንት ብር ነው
አምስት ሺህ እና ሁለት ሺህ
አሁን የደወልክበት ነው አይደለ?
አዎ ቴሌግራም ላይ ላክልኝ።
አዎ ዜሮ ዘጠኝ ዜሮ ሶስት አርባ አራት
ሰላሳ ሰባት አርባ ሰባት አዎ
አላገኘሁትም። እኔ እየጠበቅኩ ነበረ። ረድኤት ብለን ላክልኝ። ምን ብለን ላከው?
ረድኤትን ብዬ ላኩት። አሁን ግን እንትን አሁን ለ hi ብዬ ላኩበት።
እዚ አሁን የቴሌ- የቴሌ- የቴሌግራም account አሁን የደወልክበት ነው?
አዎ
ምንም አላክልኝም እኮ ከፈትኩት።
አልገባም።
እኮ አልመጣም። ያው እኮ- ስልክህን save አድርጌውን ብየዋለሁ፣ ግን ምንም እ, ነገር አልገባም። hello ኦንላይን ነህ ነው የሚለው፣ ግን አይ አልገባም ምንም text።
እማ አሁን ሄሎ ሄሎ አሁን አልገባም።
አልገባም።